હા પંચ શીતલ હવે હેલો હેલો
હવે કેમ યા આનું શીતલ યા ઉધરો અરગે એના કહું
withdraw
હા એને વિશ્વાસ તલકા
હા હેસિલ કાર નગરાલો એને કહું እሺ ንገረኝ
ዜሮ ዘጠኝ እሺ
ሰማንያ ሰላሳ ስምንት ዜሮ ዘጠኝ
ሰላሳ ስምንት እሺ
ሰማንያ አራት ሰማንያ አራት ሰማንያ አምስት እህ
ሰማንያ
ስንት ብር ነው
አይ አ- አንድ ጊዜ አን- አን- አምስት መቶ እንደገ- አይ፣ እንደገና አንድ- አ- አ- አ- ዘጠኝ መቶ
እሺ ዛሬ ነው
አዎ አ- አ- ሀያ ስድስት ቀን ነው ትናንት- አ- ትናንትና ማ- ሳ- ማታ ነው ማ- ትናንትና ማታ
እሺ አንዴ ጠብቀኝ ልልክ
እሺ አንድ ጊዜ እንደገና አ- አራት መቶ አምስት መቶ
እሺ እኮ አምስት መቶ እና ዘጠኝ መቶ ነው የላከው
withdraw አረገ እኔ account አልገባም እ- እ- ቤተሰብ ደግሞ account የለም
failed እኮ ነው የሚለው አዎ failed failed ካለ ደግሞ ማለት ነው ከቤት ቤት account አልወጣም መጀመሪያም ወይ ደግሞ የሌለህን ብር ነበር ስትሞክር የነበረው
እሺ እሺ ስለዚህ ማለት ነው ምንም የጠፋብህ ብርም የለም ወደ ማንም የገባ ብር የለም እሺ አ- እሺ
withdraw ልታረግ ሞከርክ failed ብሎ ወደ ቤት ቤት account ወይ ተመልሷል ወይ ደግሞ የሌለህን ብር ስትሞክረው እንደዛ ይሆናል አይመለስ አይመለስም
ይኸውልህ ስማኝ ይቅርታ እ- እሺ failed ማለት ማለት ነው
ሳ- ወይ የሌለህን ብር ነበር ስትሞል- ስትሞክር የነበረ ወይ ደግሞ withdraw አድርገህ ሞክረህ ማለት ነው ወደ ቤት ቤት ተመልሷል እሺ
እሺ አዎ check ካረክ thank you እሺ